ጤና ይስጥልኝ አሪፍ ሎዛ ነው የሚለው ኮምፒውተር ነው።
ወይስ ጸለን አሁን ከእናንተ ጋር ተደውሎልኝ ነበር ከአሪፌ እሺ
ከዚህ በፊት ያመለከትኩት ብር ነበረ እና ዘጠኝ ሺህ ብሩ አሁን ወደ ጃምቦ ቤት deposit ሆኖልሃል ብላኝ ነበረ። አሁን ደውላለኝ እሺ ከሶስት ደቂቃ ምናምን በፊት እሺ
እና ግን betting ኡ ላይ ምንም deposit የሆነ ነገር የለም።
ስሞትም አለ በደንበኛችሁ ሙሉ ስሞትን መሳይ ታዬ ጃቢር አሁን ነው የደወለችልኝ ከሶስት ደቂቃ በፊት ሆነ አራት ደቂቃ ነው።
እሺ ደንበኛችን ጃምቦ ቤትን ለማነጋገር ሞክረው ነበር። ምናልባት active ካላደረጉሎት
እ ዛሬ አላወራኋቸውም።
አዎ እነሱን contact ለማድረግ ይሞክሩና active ያድርጉሎት። ከኛ ጋር ገብቶሎታል ወደ betting site ኡ።
አዛ- አሁን ነው ያስገባችሁት ወይስ ቆይታ?
አዎ ተስተካክሏል ደንበኛችን።
አሁን የተስተካከለው አዎ ተስተካክሏል። እነሱን contact ሲያደርጉ active ያደርጉሎታል።
እሺ፣ እሺ።
እሺ ለምን ሌላ የምረዳዎት ነገር አለ?
የለም ይሄንን ልጠይቅ ነው።
እሺ እሺ።
አመሰግናለሁ።
እኛም እናመሰግናለን ስለደወሉ። መልካም ቀን